ጤና ይስጥልኝ። ማከል
አብሮ ይስጥልን።
እሺ፣ ሰላም ምን ልበል?
ለእሑድ- እግዚአብሔር ይመስገን። ለእሑድ በረራ ፈልጌ ነበር ወደ አዲስ አበባ ለእሑድ
እ፣
ከየት ወዴት ነው?
ጎንደር
ለስንት ሰው ነው?
ለአንድ ሰው okay። እሺ፣ እያየሁልህ ነው።
እሺ።
ማክሰኞ ነው ያለው በረራ።
እና እሑድ ሙሉ ነው፣ ሰኞ ሙሉ ነው፣ ማክሰኞ ነው ያለው።
እም፣ እሺ በቃ መልሼ እደውላለሁ።
ይችላሉ። እሺ። እናመሰግናለን። መልካም ጊዜ